ጤና ይስጥልኝ ሄሎ ቪዛ ሚልኪ ነኝ። እባክዎ ማየት የግል መረጃ አድርጎ
እሺ ሰላም እንትን ፈልጌ ነበር ፓስፖርት ምናምን እናስጨርሳለች እዚህ ላይ
መረጃ እና ስለ አገልግሎት ለመቁጠር
እሺ ሄሎ ቪዛ እንባላለን። የጉዞ መረጃዎችን መሟላት ያለቦት document እንደሆኑ ሙሉ process ኦትን እንዴት ማድረግ እንደሚችሉ መረጃ እንሰጦታለን።
ፓስፖርት ማለት ፓስፖርት ለማውጣት
ፓስፖርት ለማውጣት ፈልገው ነው።
እህ።
እሺ website ኡን ልስጦት፣ ኦንላይን ላይ ስለሆነ የሚሞላው አይ እንትን ነው ማለት አሁን እንትን connection የለበት ቦታ ነው ማለት ባህር ዳር እና ማለት እዚሁ ከእናንተ ጋር መጨረስ ምችል ከሆነ አሀ እኛ ለጊዜው መረጃ ብቻ ነው የምንሰጠው። ደንበኛችንን process ማስፈጸም አልጀመርንም።
okay፣ connection ባለበት ቦታ ላይ ሆነው ኦንላይን ላይ ነው መጨረስ የሚችሉት።
okay። እሺ እና ምን ሆነ website ኣችሁ ነው የምትልክልኝ?
ልስጦት ይጽፋሉ።
እ፣ okay፣ እሺ ስልካችሁ ትንሽ ይወጣ
record ወይ- ማድረግ ይችላሉ መጻፍ የሚችሉበት ቦታ ካልሆነ
ምን ዘግቷል? እሺ አሁን ገቢ
እሺ ደብል ደብል ደብል ዶት
እሺ ደብሊው ደብሊው ዶት ኢትዮጵያን
ኢትዮጵያ ነው።
አዎ Ethiopian N አለው መጨረሻ ላይ Ethiopian
okay፣ እሺ Ethiopian passport space የለውም እሺ passport services
privacy ነው።
services መጨረሻ ላይ S አለው services privacy